እያባረርሽ ነው እያባረርሽ ነው
ሄሎ
አለ ሄሎ፣ ወይ ስልኳም አይሰራም
ቻርጀር ተሰክቶ እ ላግኛት ታገኛት አንቺ ልጅ ትመጣ አልቻለች አልመጣችም በይም ብቻ እንዴ ይሁን እየባበርኩት ነው ማርያም ማርቆስን በይ ማርያም ዝም በይ የማናት ሳሊተ ነይ በይ ላግኛት ትንሽ ስደርሽብኝ ትጋግራለሽ ያሽ
ላግኛት እስቲ ያስኒን ሄሎ ኧረ ምን ሆነሽ ነው አውሪኝ
የተመታው ያ ነው።
ወይ ስልክ ዝግ ነው
አዎ ስልኬ ተዘግቶብኛል።
እ እንዴት ሆንሽ ደህና ያው ሽንኩርት እየላጥኩ ነው።
ስንት ገዛሽ
ዘጠና አምስት ዘጠና አምስት ስንት ኪሎ ገዛሽ አ ኪሎ እ እና ደ- እንትንስ ድንች እ ስንት ገዛሽ አራት ኪሎ እሺ ካሮት አገኘሽ ካሮት እ ሁለት ኪሎ ቃሪያ ግማሽ ኪሎ እህ
ድንቹ አምስት ኪሎ አይ ጥሩ አደረግሽ አስኒ ከዛ አ እ አስኒ አስኔ ያው ልትሰጥሽ ነው ጥጋብ ጥጋብ አይበሽ በያት
አናግረት አናግረት አስኒ ምንድን ስል ይኸውልሽ ለመንግስት ስልክ ነው የምደውልልሽ ጥጋብ ጥጋብ አይበልሽ እንዳታመጣ
ልንገርሽማ ሄደው ሄደች አለች አለች
አትፍሪ በቃ በያት ቻው ቻው በቃ አስንዬ አመሰግናለሁ ባይ እሺ እናቴ